ሄሎ
ሄሎ።
ሰላም ጤና ይስጥልኝ። ቴሌቪ
ጤና ይስጥልኝ።
አለን ምን ልርዳዎት?
ፈይሰል አለ?
አቤት
ፈይሰል አለ?
ይቅርታ ምን አሉ?
እ
ምን አሉ?
አማ ተነተ ፈይሰል አለ ይዘን አፋን አወራም ቢሆን ወይ
ምን ዳጋ ማሊን ገርጋር
ፈይሰል ይሩ ፈይሰል
ከይሰማይንን